ሲሰራበት የነበረው።
ሄሎ አቤት እማ አላክሽልኝም እኮ
ምን ነበር? ይቅርታ
እ betting
እ እ ምን አልከኝ?
betting betting ቤት ቡራዩ ቅድም የደወልኩልሽ ቡራዩ እሺ፣
ጠብቀኝ እኮ ብለሽኝ
ሄሎ ሄሎ ወይ ወይ አባ አላክልኝም እየጠበኩኝ እኮ ነው።
መቶልህ እኮ ነበረ።
አይ አልመጣም። ኧረ እስቲ ይኸው check አር- check አድርገው የለም
ይሄ አስራ ቡራዩ ስድስት ምናምን ነው አ- አስራ ሁለት ሀያ ሰባት ስልሳ አራት ዘጠና አምስት ሀምሳ ስምንት
okay ድጋሜ ንገረኝ።
እሺ።
ሌላ ውስጥ ነው ያልኩት ማለት ነው። ንገረኝ እስኪ አስራ አስራ ሁለት ሀያ ሰባት እሺ ስልሳ አራት ዘጠና አምስት ሀምሳ አዎ እኮ ታዲያ አልመጣም እሱ።
ስምንት አልመጣም።
እሺ check አድርገው እሺ። አሁንስ
እ እ
አሁንስ አልመጣም።
እስቲ መጥቷል። አ-
አዎ አመሰግናለሁ።
ይሄ በ- የአሁኑ እንትኑ ማለት ነው ይሄ እየሰማሁ ያሉት በቃ በእንትን ነው እንዴ?
no no እሱ ሌላ ሌላ አይ ቢንጎ ሌላ በእንትን ነው ገብቶኛል። በእንትን ነው ወይ ነው የምልህ ሰው እየጠራ ነው እንዴት ነው የሚሆነው?
አይደለም አይደለም system ላይ- ኦንላይን ላይ system ላይ
okay እስኪ AnyDesk ትልክልኛለህ? የእሱን ሌው እስኪ AnyDesk ኡን እ፣ የእሱን ማለት ነው። አዎ
እሺ እሺ አለ አሁን ብዙ customer ከሌለ
ትንሽ ቆይቼ ልላክ ወይም አዎ ትንሽ ቆይተህ ትልክልኛለህ። እስኪ ሌው እስኪ game ኡን እኔ ገርሞኝ ነው በጣም ይሄኛው እንትን ጭናችሁበታል፣ generation ጭናችሁበታል ፋይል የማ የትኛው ላይ እዚህኛው ይሄ የምናጫውትበት ላይ እ፣ ቪቦክስ ነበራችሁ እንዴ?
የለንም።
ያው ቪቦክስ እኮ አለ እዚህ ጋር ቢሆን ስማ አለን እንጂ ስማ አለን አዎ።
ሌላ ይሄም እናንተ አለ ሬ- ሬዱ ነው የምፈልጉት አ አ ሬዶ እኮ የሬዱ እዚህ ጋር ቢትማን አለ ብዬ ነው ፋይሉ ከነበረ እስኪ ቀሌ ያው ውስጥ ችግር የለም እሺ
ችግር የለም ስጨርስ ለምንድን ነው የማይከፍተው ይሄ
አይከፍትልም።
እ እንትን ነው ሁለት display ነበረ አንድ ሁለት አ ሁለት ነው ለዛ ነው ያኛው አዛ በቃ ያው ከፈተ እሺ እሺ ከፈተላ አሁን አዎ እሺ አሌክስ በቃ አየዋለሁ እሺ እሺ እሺ
የዛኛው ለ